hello
ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
ባለፈው ቀን ማለት ነው
ምን ባለፈው ምን
ባለፈው
አ አ
አ፣ ብር አስገብቼ ነበርና okay deposit ወደ ቤት ቤት አ አ ወደ ቤት ቤት እሺ።
አ።
ከዛስ
የዛኔ በ CBE ብር ነበር deposit ያደረኩት ማለት ነው።
እሺ ተቆርጦብህ ነበር ከ CBE ብር?
ከ CBE ብር ተቆርጦብኛል።
okay message ተልኮልህ ነበር?
message አልገባልኝም፣
message አልገባም የተቆረጠበት?
ምንም አልገባልኝም።
እሺ ደውለህ አሁን ለ CBE ብር ደውለህ ማለት ነው ዘጠኝ ሀምሳ አንድ መሰለኝ I think ስልካቸው እ፣ ከዛ ደውልና message ኡን አስልካቸው የተቆረጠበት እሺ ካልሆነ አላ- እንትን አላለም ብለህ ለእነሱ ቅሬታን አቅርብና ያን ብሩን ይመልሱልህ ወይም ማስገባት ካልቻሉ ማለት ነው። ከዛ በኋላ ያን የሚገባውን message ትልክልኛለህ። በሱ ነው እኛ እሺ።
check check የምናደርገው።
እሺ። አሁን ስልካቸው ምን ላይ ነው የማገኛቸው?
CBE ብር አ።
ዘጠኝ ሃም- ዘጠኝ ሀምሳ አንድ ደውል።
እሺ፣ አመሰግናለሁ።